hello
hello ጤና ይስጥልኝ በድርጅት እግዚአብሔር ይመስገን ምን ልታዘዝ
ልታዘዝ
ቴሌቪዥን ነው ምን ልርዳው
አገብሻለሁ ብዬ ነው ብልም
ምን አሉ
አገባለሁ ብዬ ነው
ድምፆት አይሰማም ይቅርታ
እ ድምፆት አይሰማም
አይሰማም ነው አቤት ሄሎ